ምዕራፍ 16 ክፍል 3 ግዕዝና ተናባቢ ቀለማት ግዕዝ ቀለም 16 ነገር ይሆናል። እርሳቸውም ለ፣ ስለ፣ በ፣ ን፣ እንደ፣ ወደ፣ ጋራ፣ ጊዜ፣ ውኖ፣ መስሎ፣ አድርጎ፣ ከ፣ ና፣ ኛ፣ ነት፣ ፈጽሞ ናቸው። ለ ሲገባ ወይምህክ ነዳየ ወምስኪነ ግዕዝና ወ በአንድ እንደገቡ አስተውል። ስለ ሲገባ ሞተ አምላክ ሰብአ በሲሆን ወነበረ አውደ ሶቢሃ ሃሎ ቤተ አው ደብረ ሀብረ ምክረ አው ሃይማኖተ ሰክረ ወይነ ንእሰ ክብረ ቀደመ አሳሄል ሩፀተ እምአብያፂሁ ን ሲሆን ሃነፀ ቤተ እንደ ሲሆን ማይሰ ሎሙ አረፍተ በይምን ወአረፍተ በጽግም ወደ ሲሆን እይበውእ መቅሰፍት ቤተከ ጋራ ሲሆን ተወለቆ አማጽያነ ወጊጉያነ ጊዜ ሲሆን ተእህዘ ወተሰቅለ ቀትረ ሁኖ መስሎ ሲሆን መፃ ሰይጣን መነኮስ አድርጎ ሲሆን ፈነዎ ለገብርኤል ላይከ ከ ሲሆን ተሌለየ ሰብአ ርህበ ጸምአ ተአርቀ ነድየ ወረደ ተሌለየ ተፈልጠ ተባአደ እሊህን በመሰለ ሁሉ ይገባል። ና ሲሆን ተሰይመ ቀሲሰ ኛ ሲሆን ሆረ እኩየ ነበረ ላህመ ምልአ እድሜሁ ነት ሲሆን ተሰይመ ጳጳሰ ፈጽሞ ሲሆን ዋሰርአየ ገሃደ በማለቱ የመሰለውን ሁሉ ያሳያል። ተፈጸመ የግዕዝ አገባብ